አረ ብሩካብን አሁን እያወራሁት ነበረ። በጣም እየተጨቃጨቀ ነው፣ ወይንም ሌላ ማውራው ሰው ካለ ምናምን አለ እና አልደረሰኝም። ይቀየርልሃል ተብሎ ራሱ ቀጣይ ቀን የመጣልኝ አምስት ኪሎ ድንችና አንድ KG እ፣ orange ብቻ ነው አለ። ግን መሆን የነበረበት አምስት KG orange አንድ KG ድንች ነበረ መሆን የነበረበት።
እንዴ እኮ ታዲያ መጀመሪያ ለምን አምስት ኪሎ orange ደረሰኝ አንድ ኪሎ ጎደለው? አንድ ድንች ማለት አላልኩም አላልኩም አለ እኮ መጀመሪያ አንድ KG orange አመጣችሁልኝ እና አምስት KG ይቀረኛል ነው ያልኩት። እነሱ ግን ቀያየሩት አለ። አንድ ኬጂ አንድ ኬጂ ድንች አምስት ኬጂ ኦሬንጅ መምጣት ነበረበት። እነሱ አምስት KG ድንች one KG ደግሞ orange አመጡልኝ አለ። ግን አምስት KG orange ነበር መምጣት ነበረበት አለ።
እሺ አዲስ ስራውና ይህንን ጉዳይ አዲስ የወሰንበት ቀር
ኦኬ እሺ
አዲስ ነው